Hello ሌላ ሰላም፣ እንዴት አደሩ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
የ YouTube course መውሰድ ፈልጌ ነበረ።
በ link ኡ መመዝገብ ይችላሉ?
እ?
ለመመዝገብ ነው ወይስ ያለውን information ለማወቅ?
እ፣ ለማወቅም ለመመዝገብ ለመመዝገብ። እሺ፣ በኦንላይን ነው በአካል?
አዳማ ነው ያለሁት እና በአካል ይቻላል?
ይቻላል። በአሁን ይሰራው በኦንላይን ከሆነ የሚማሩት እ፣ በሳምንት ለሁለት ቀን ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እንልክልዎታለን።
እሺ።
እሱ ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ነው። ከዛ በኋላ link ኡ ይጠፋል ማለት ነው።
እሺ።
እ፣ አከፋፈል ሁኔታ አንድ credit hour ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት ሺህ ነው ማለት ነው።
እሺ።
እናመሰግናለን። መልካም ቀን።
እሺ።